ሌላ ዋሽንግተን ነው የምንለብደውት።
እ ዋሽንግተን ሆስፒታል ነው የደወሉት።
አዎ ቲቪ ታላችሁ አዎ አለን።
እንትን ልንገርሽ ሲቲቪ ኮንትራስት ይልና በቅንፍ ደግሞ ብሬን ሲቲ ይላል ብሬን ሲቲ አለን
እ አለን አለን።
እሺ ያ አሁን ያለነው ምኒልክ ነበረ እና ሻሁን እንድትነግሪኝ እና ለመምጣት ፈልገን ነው
እ፣ አምቡላንስ ያስፈልጋችኋል ወይስ መምጣት ፈልጋችሁ ነው በራሳችሁ መጣላችሁ?
አይ በአምቡላንስ ነው ያው በትራንስፖርትማ አጓጉል ነው
እሺ እ፣ ስለዚህ ቁጥሮቹን ሊያዝና ይደወልለታል።
አ፣ ሌላ ጊዜ ነው እንጂ አሁን አይሆንም አሁን አሁን ይደወልለታል። አሁን ከአምቡላንስ ክፍል ይደወልለታል።
እሺ